ሄሎ ጤና ይስጥልኝ ችብችብ።
ሄሎ ሄሎ ጤና ይስጥልኝ።
ወይ ዛሬ order ነበረኝ የምቀበለው እሺ
በረድ ኤክስፕሮ
እሺ፣ ስልክ ቁጥሬን ንገሩኝ።
ዜሮ ዘጠኝ ሰባ ስድስት ሰላሳ ስድስት ሰባ ስድስት አስራ ስምንት ሰባ ዘጠኝ ሰማንያ ሁለት
ዜሮ ሰላሳ ስድስት ነው ያሉኝ?
ነው ሰባ ስድስት
እሺ ሰባ ሰባ ስድስት ስድስት አስራ ስምንት
እሺ አስራ ዘጠኝ ሰማንያ ሁለት
እ driver አልደወለላትም?
ደውሏል፣ ግን ስልክ ያኛው ስልክ ስለጠፋ የ driver ኡን ቁጥር እንድትሰጭኝ ነው።
እሺ እሺ ልንገረው ዜሮ ዘጠኝ ዜሮ ሁለት
ዜሮ ዘጠኝ ከአንድ እስከ ስምንት ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት
ሀምሳ ሁለት ሰባ አምስት ሰባ አምስት ሰላሳ አንድ ሰላሳ አንድ አሉላ አሉላ።
እሺ እሺ አዎ፣ thank you።
እሺ መልካም ቀን